ሄሎ
ሄሎ ጤና ይስጥልኝ ችርችር።
አዎ ደውላችሁልኝ ነበረ። ያዘዝኩትን እንትን ነው መሰለኝ።
አዎ apple order አድርገው ነበር አይደለ?
አዎ አዎ ግን አቅራቢያችን ስላላቀረበልን ነገ እንልክሎት ነበር ከይቅርታ ጋር።
ችግር የለውም።
እሺ ይቅርታ በጣም ነገ እንልካለን ጠዋት ላይ።
እሺ እሺ፣ ችግር የለውም።
አመሰግናለሁ።
መልካም ቀን።